ሄሎ
ሄሎ፣ አቤት።
እ፣ እንትን መረጃ ፈልጌ ነበር።
እሺ፣ በር-
እ፣ ወይ ውሻ ወይም ምናምን ለማ ነገር ነው።
የ YouTube ትምህርት ለመማር ነው።
እ፣ አ፣
እሺ፣ የኦንላይን ትምህርት ነው ያለን አሁን ላይ ሳምንት ሶስት ቀን ሶስት ወር የሚቆይ ስልጠና ነው።
በሳምንት ምን
በሳምንት ሶስት ቀን ለሶስት ወር የሚቆይ ስልጠና ነው።
ኦንላይን ላይ ማለት ነው።
አዎ በኦንላይን ነው የሚሰጠው።
እሺ፣ ስለ ስልጠናው ትንሽ ታስረጅ።
እህ እህ።
ስለ ስልጠናው ትንሽ ታስረጅ ወይ?
ድምጾት ይቆራረጣል። መመዝገብ ይችላሉ። ክፍያ ከፍለው ቴሌግራም ላይ ይላኩልንና እ፣ ክላሱን ጆይን ማድረግ ይችላሉ።
እሺ፣ አመሰግናለሁ።
እሺ